ኢየሱስ ባንተ ኧረ ስንቱን አለፍን በአንተ ስንቱን አለፍነው ዳገት ቁልቁለቱን ሽንተረሩን በድል ተሻገርነው ኢየሱስ ባንተ ኧረ ስንቱን አለፍን በአንተ ስንቱን አለፍነው ዳገት ቁልቁለቱን ሽንተረሩን በድል ተሻገርነው ጠላት ሊውጠን በተነሳ ጊዜ ጭንቀት ሲከበን ሐዘን ትካዜ አንተ ከኛ ጋር ባትሆን ኖሮ በጠፋን ነበር ገና ያኔ ድሮ ተራራ ወጣን ቁልቁለት ወረድን ኢየሱስ ግን አንተ መች ተለየህን ሁሉን በጊዜው ወባረክልን ልባችንንም አሳረፍክልን ኢየሱስ ባንተ ኧረ ስንቱን አለፍን በአንተ ስንቱን አለፍነው ዳገት ቁልቁለቱን ሽንተረሩን በድል ተሻገርነው ባንተ ይታለፋል አባጣው ባንተ ይታለፋል ጎርባጣው ከአንተ ጋር ይገፋል ተራራው ከአንተ ጋር ይመቻል ሸለቆው ተመስገን ባንተ ይታለፋል አባጣው ባንተ ይታለፋል ጎርባጣው ከአንተ ጋር ይገፋል ተራራው ከአንተ ጋር ይመቻል ሸለቆው ተመስገን
በጊዜው ሲደርስ ኢየሱስ በጊዜው እንባዬን ሲያብስ ደስ ያሰኛል። በጊዜው ሲደርስ ውብ ያደርጋል። በጊዜው ሲደርስ በጊዜው ሲደርስ ኢየሱስ በጊዜው እንባዬን ሲያብስ ደስ ያሰኛል። በጊዜው ሲደርስ ውብ ያደርጋል። በጊዜው ሲደርስ በጊዜው ሲደርስ ኢየሱስ በጊዜው እንባዬን ሲያብስ ደስ ያሰኛል። በጊዜው ሲደርስ